ነው ጤና ይስጥልኝ ሚስጥር
ሰላም
አቤት አቤት አይሰማ
ነው ሰላም ነው እግዚአብሔር ይመስገን እንዴት ነህ
ማ- ማታ ወይም ድሮም ብዬ እዛው ቀረብኝ አየር ላይ ወደ ስንት ፌዴራል ብር ነው አስር ፌዴራል እሺ ቤት ቤት ስልክ ቁጥር የደወልክበት ነው በዚህ ቁጥር አዎ።
እሺ ጠብቀኝ
እንቅልፍ በጣም ብዙ መቶት ያደርጋል ነበር።
ዘጠኝ እና ዜሮ ዘጠኝ ብሎ የሚጀምረው አካውንት ነው አባ
አስራ አምስት ዜሮ ዘጠኝ ዘጠኝ ዘጠኝ ዘጠኝ ብር ዘጠኝ ነው ይዤ አይደል እሺ ነው።
ትንሽ ታገሰኝ እሺ
እሺ። ምን መመራት ነው ወደድኩት? ላኩልኝ።
የሌብር ቁጥር የደወልክበት ነው አይደለ አዎ።
እሺ አሁን ገብቶልሃል ስለደወልክ እናመሰግናለን መልካም ቀን እሺ